ጤና ይስጥልኝ ስሜ ራሔል እባላለሁ እባክዎ hello አዎ ትንሽ ድምፅዎት ራቅ ብሏል
ሰላም ነው?
አለን እግዚአብሔር ይመስገን
ሙሉዓለም እባላለሁ። ስራ ፈልጌ ነበረ።
ስራ ፈልገው ነው የደወሉት አዎ እሺ አንዴ መስመር ላይ ጠብቁኝ ላስተላልፍልዎት እሺ
እኔ ስጥልኝ ጉዳይ ሀና እባላለሁ የምዘርተው
እሺ ሙሉዓለም እባላለሁ። ስራ ፈልጌ ነበር።
እሺ ሙሉዓለም ያባት እሱን አዲሱ
እሺ እድሜ
ሀያ ስድስት አሁን በደወሉ ስልክ ይገኛሉ